ጤና ይስጥልኝ አሪፍ ብሄር የትኛው በኩል የምንወደው
ሰላም ነው?
እግዚአብሔር ይመስገን።
ግን አሪፍ ፔ ነው።
አሪፍ ብሄሮች ነን ደንበኛች።
እ?
አሪፍ ብሄሮች ነን።
አዎ ባለፈው ከሶስት ቀን በፊት የሆነ ብር ዊዝድሮ አድርጌ እ፣ እንትን ከመላ ቢስ ላይ
እሺ እ፣ ሶፕሮስ ብሎ ቀረና አየር ላይ አልገባልኝም። እነሱ አመን።
ጠይቃቸው ለእናንተ ገብቷል አሉኝ።
እሺ ወደኛ አላመለከቱም ደንበኛችን
አሁን እሺ ወደኛ አመልክተው ነበር።
እና አላመለከትኩም። ለመላ ነው ያመለከትኩት።
እሺ ደንበኛችን ስሙትን ይገርም
ፊራኦል
እሺ ቴሌብር በዚህ ቁጥር ነው የሚጠቀሙት።
አዎ፣ እሺ ገንዘቡን መጠን ይንገሩ።
አንድ ሺህ ብር
ከሶስት ቀን በፊት ነው ያሉኝ።
አዎ፣
እሺ ደንበኛችን መዝግብ ይሎታል ነው። አሁን በምነግሮት ቁጥር ወደ ቴሌግራም አካውንታችን screenshot አንስተው ይልኩልናል።
እሺ
ቁጥር ልንገሮት ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ አምስት እሺ
በዚህ ቁጥር ከስር ስልኮትና ስሞትን ያስቀምጡልን አዎ፣ ለሚመለከተው አካል። ሌላ የምረዱት ነገር አለ?
እሺ አመሰግናለሁ። በቃ ያው ነው።
እሺ ስለደወሉ እናመሰግናለን። አገልግሎት ላይ ያሉትን አስተያየት ከሚሰሙት ድምጽ ላይ ያስቀምጡልኝ። መልካም ምሽት ይሁንልዎት።
እሺ ቴንኪው አመሰግናለሁ።